ግን አንዳንዴ ውስጥ ላይ እኮ ያደርጉታል።
ሄሎ
ሄሎ ጤና ይስጥልኝ። ሄሎ ሄሎ ሄሎ ጤና ይስጥልኝ።
አበስጥል ከ ChipChip ነበር የምንደውልልዎት።
okay አላወኩም። እሺ ስለ service ኣችንን አስተያየት ለመቀበል ነበር የደወልነው።
እ service ኣችንን እንዴት አዩት? ተመችቶታል?
አዎ አሪፍ ነው።
ቢሻሻል ብለው የሚነግሩን ነገር አለ?
እም፣ አንድ ላይ ስለሆነ አይ ያው የለም። ሽንኩርቱ ግን ማለት የአበሻ የለም የሀገር ውስጥ okay የሀገር ውስጥ ሽንኩርት ቢኖር ነው።
አዎ በጣም ትልልቅ ሆነ። ይሄ ሌላ የለም። አሪፍ ነው።
እሺ እሺ፣ እናስተካክላለን። እናመሰግናለን።
እሺ እሺ መልካም